Hello.
Are
Hello.
are hello hello Kwa ndipi? Hello. ሄላው
are አቤት ጤና ይስጥልን። መርሀባ ትራንስፖርት ነው።
እ መርሀባ ትራንስፖርት ነው። ጤና ይስጥልን።
አብሮ ይስበለ
እሺ ምን እንርዳው? መርሀባ ትራንስፖርት ነው።
የጠፋ እኔ እናት ማን ክቤት ነው ብዬ ነው አይደለም። እሺ ደስ የሚል